hello ታመነ፣ አቤት እንዴት ነህ?
አለን። እግዚአብሔር ይመስገን።
አለን። እ ባለፈው አዲሱ ገበያ ኤስ አይ የምትባል ማለት ነው ሰባ አምስት ኪሎ ድንች የወሰድክላት እሺ።
አስታወስካት? አወካት አ
አወካት እና ያኔ ማለት ነው እ አቮካዶ አለ ወይ ስትልህ አለ ብልሃታል እንዴ?
አውርተን ጨረስን። እሷን ነገር እኮ ምንድን ነው?
ምን አለችህ? ምንድን ነው ያለችህ? ንገረኝ እስኪ።
እኮ አሁን እኮ የተቀየረ ዕቃ ገብቷል እሷ ጋር ሌላ ማለት ነው።
no የተቀየረ እቃ ምንም አይነት እቃ የለም ማለት ነው። አራት ፌስታል ነው ያለው አለኝ አለች። ከዛ እሺ እሺ።
ብዬ ስ- ቆይ ስማኝ አንዴ ልንገር፣ አራት ፌስታል ነው ያለው ሲለኝ እሺ ብዬ እ ኮዱን ላኩለት አለች። ከዛ የአቮካዶ ነው አቮካዶ ስልክለት አይሰራም ሲ- ኮድ አለኝ አለች። ከዛ አዎ።
የድንቹን እንደገና ስልክለት አለች የሰባ አምስት ኪሎ ድንች ማለት ነው።
አ ከዛ አራት ፌስታል ነው ያል- ያለው ሲለኝ እሺ ብዬ ላኩለት ጋሚ አለች።
እሺ።
ሰው እቤት ሲሄድ ቤት አልነበረም ነው የምትለው እሷ። ቤት ሲሄድ ሰባ አምስት ኪሎ ድንች ነው የመጣልኝ ነው የምትለው። ገብተዋል። ግን አ እዚህ ጋር ስናየው ግን የድንቹ የአባዶ ዴሊቨርድ ተብሏል። ገብተዋል።
አ
እሱን እና እሱን አይነት ይህ ነገር አልመጣም አይነት ስህተት ቀረ- አለው። አሁን ምንድን ስቶሪ ስህተት ስህተት ተለዋል። እኛ አቮካዶ ነገር ነው አይደል? ስህተት እንትን የምንለው ነገር ተሰሯል። የዛን ጊዜ ማለት ነው። hello
ሌላ product ሄዳለት ውስጡ እ ሌላ product ሄዳለት ምን ማለት ነው። ገብተዋል።
እ ሌላ product ይቋረጣል።